ሰላም ጤና ይስጥልኝ። ቢጃን ኢትዮጵያ ሳንቲና የባንክ ጤና ይስጥልን እናቱ አብሮ ይስጥልን።
ህይወቱ በጣም ችግሩን ነበር። ሳምንታችን ነው ድጋፍ ቀጠል ቁጭ ካረግ ነው።
ሲወቱ ምን መዝገብ ፈልገው ነው?
አዎ አስመዝግበዋል።
ህይወቱ ፈልጌ ነው። እ?
አስመዝግበዋል ከዚህ በፊት ወይስ አሁን አዲስ ለማለት?
ኧረ ቢ- በዚህ አላስመዘገብኩም። ያው የሚያመጣው ሰዎች ሲደወልለት እሺ እሺ ነው አያመጣም።
እሺ ቲን ነምበሮትን ወይም ቢጃይ ቁጥሮትን ይንገሩኝ።
እሺ ግን ነበር ሶስት ዜሮ
እሺ
ሶስት ዜሮ አምስት ዘጠና አምስት
ዘጠና አምስት ሰላሳ ስልሳ
ሰላሳ ስልሳ ስልሳ
እሺ ሶስት ዜሮ ዘጠና አምስት ሰላሳ ስልሳ አይደለም ሶስት ዜሮ አምስት ዘጠና አምስት ሰላሳ ስልሳ
አምስት ዘጠና አምስት ሰላሳ ስልሳ እሺ መስመር ላይ ጠብቁኝ። የፈለኩሎት ነው።